ጤና ይስጥልኝ ነጻነት ተስፋዬ ይስጥልኝ። አቤት።
ከዊፕላስ ሶሉሽንም ደውዬ ነው application ላይ ተመዝግበሽ ነበር።
አዎ ነበር። መች ሰራት?
ተጠቃሚ ነሽ ወይስ እንደ አሽከርካሪ?
ተጠቃሚ service
እሺ፣ አሁን የተመዘገብሽው እ፣ አሽከርካሪዎች የሚመዘገቡበት ላይ ነው።
እሺ እ፣ ተጠቃሚ ከሆንሽ እ፣ ማውረድ ያለብሽ application ኑን ዊፕላስ ሶሉሽን user የሚል አለ ሌላ
የለማ
Play Store እና App Store ላይ አለ።
እሺ አጥቼው ነው።
እሺ ግን አለ እ፣ እዛ ላይ ፕላስ ሶሉሽን user ብለሽ search አድርጊው እሺ እና አገልግሎታችንን መጠቀም ትችያለሽ። አርባ አራት service ኦች ትራንስፖርት ጨምሮ እና ሶስት መቶ ሀምሳ game ኦች አሉን። እንዲሁም እሺ።
አሸናፊ የሚያደርግሽን referral code ማግኘት ትችያለሽ እዛ ላይ።
እሺ thank you።
እሺ አመሰግናለሁ። መልካም ቀን።
አሜን ላንቺ ባይ እሺ